ይኸው አሁን በቃ ኦልሬዲ እኔ አስራ አንደኛ ላይ ነኝ ተመዘገብኩኝ። ልንገርሽማ የአጃቢዎቹ ስናሰፋሽ አበደች አበደች። አጃቢኛ ምን አገባን ስለ አጃቢ የግቢ ሰው ሳያገኝ ሰው እስክኩ ጉድ እስከሚል ሰው እንዴ
አበደች አይገልጹም።
እባክሽ በያት።
ከዛም በኋላ አልኳትኝ እነሱም ተመዝግበው ነው የሄዱት ሲሄዱ አ ስለዚህ አልኩኝ መደዳው ምን አረኩኝ እኔና አንቺን አረኩ ሙሉ ቀንና አላቸውን አልኩ ስደውልላት ሀይሚ ጋር ወይ በተፈራ ወይ በታሪኩ አለች ስታደርገኝ በታሪኩ አረኳትና ዶክተርን ደግሞ በተፈራ አረኩት በቃ አይሻልም በቃ ልንገርሽ ኪዱ በቃ በርጋ ስኳሩን በርጋ ነው ያደረኩት። የኔ በዘንቢሉ አድርጊውና እዛ በርጋ አድርጊውና አ
በቃ እሺ እሺ